ካርድ ይቆረጣል።
ሄሎ ሰላም ጤና ይስጥልን። ችች አህላ ጤና ይስጥልን። ኦርደር አድርጌ ነበር ፖሚ በሚል
የመች ነበር ያደረጉት?
እ መች ነበር ኦርደር ያደረጉት?
ከሰላሳ ደቂቃ በፊት ኦኬ ነገ ነው ኮምፕሊት ሆኗል።
አዎ። እስቲ ተመልከች ኢሊንግን አሁን ደውዬ ቁጥር አልመጣም ይንገሩኝ።
ብለው ነው እ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ሰላሳ ዘጠኝ እሺ ሰማንያ ስድስት አርባ ሶስት አርባ ሰማንያ ስድስት አርባ ሶስት አርባ ዘጠኝ አርባ ትላንት ነው ያደረጉት። አሁን
ዛሬ ዛሬ ትናንትም አድርጌ ነበር። ትናንት ሽንኩርት አድርጌ ነበር መቶ አርባ ሰባት ብር። ከዛ መሲ ትመልስልኛለች እሱን እሱን ታየውና አሁን አድ ብዙ order አድርጌ ነበር ቲማቲም ቃ እም፣ ዛሬ የለም አላደረጉም።
ቆይ አይደለም ግን ይኸውልሽና እንዴ ሳላ ሄሎ ወይ ግን አድርጌ ነበር። አሁን የሆነ ልጅ አዋርቼው ነበር እና ላኪሊ ብሎኝ ቴሌግራም ላይ ልኬልን ነበረ። ብር ገቢ ገቢ አር- ያረግኩበትን መት ነው መቶ መቶ አስራ መቶ አንድ ሺህ አንድ መቶ ዘጠና ሶስት ብር ገቢ አድርጌ ነበረ። ሲቪ ተቀብሎኛል ሁላ ኢንዲቪጁዋል ነው እንዴ እንትን ያደረጉት?
እስኪ ኢንዲቪጁዋል ላይ ነው እሱ ግን ግሩፕ ላይ ነው የገባሁት ቡድን ብዬ።
ኦኬ እሺ፣ ቼክ አድርገን እንደውልሎት።
እሺ እሺ አረ ልጅቷ ከስታ ስልታረ